ሄሎ
ሄላው አቤት እንዴት ነሽ?
አለሁ። እንዴት ነህ?
አላ ሰላምዬ ነሽ?
ሰላም ነኝ። አዎ ወይኔ ሰላም አይሽ። አሁን የአንቺን ድምፅ በመስማቴ የተነሳ ይኸው ድምፅ ራሱ ማለት ነው ከኮርስ እ።
ኢንትሮች አንቺን ብቻ ነው የማውቀው ማለት ነው። በራስሽ በራስሽ በቃ ልትኮሪ ይገብሻል ሰላምዬ። እውነት አንቺ ከዚህ ድርጅት የወጣሽ ቀር እኔም ነው የምወጣው። በቃ አብረን ነው የምንወጣው። በቃ ወይ አንተ።
ስል- እሺ ስልሳ ሀያ አንድ ሲኒማን ላይ ይልኛለሽ።
እሺ check አድርግልሃለሁ።
እሺ ሰላምዬ፣ ሰላምሽ ይብዛ። bye bye